ሄሎ ጤና ይስጥልን ቤት ቤት ሄሎ ጤና ይስጥልን ቤት ቤት ምን አልከኝ?
አካውንት ከቤት ባንክ አወር እሺ
ወደ ባንክ አካውንቴ ልኬው እሺ ግን ባንክ አካውንቴ ላይ አልገባም። ቤት አካውንት ግን ቀንቼ ነበር።
አልገባልህም? acc- account ክ ላይ አዎ፣ ስንት ብር ነበረ?
ሶስት መቶ ነው።
ሶስት መቶ ሀምሳ አዎ፣
እሺ አንዴ የበ- የደወልክበት ነው የቤት ቤት ቁጥር?
አዎ።
እሺ አንዴ check ላድርግልህ፣ ጠብቀኝ መስመር ላይ ዛሬ ነው አይደል?
ትናንትና
ሶስት መቶ ሀምሳ ነው አይደል ያልከኝ?
አዎ፣ ናሆ- ናሆም
አዎ፣ አዎ።
እሺ processing ላይ ስለሆነ ነው ትንሽ ጠብቅ እሺ። ይገባልሃል በቻፓ ስለሆነ የታዘዘው ትንሽ ጠብቅ።
ይቆያል።
አይ አይቆይም፣ ግን ከቆየብህ ደውልልን ወደ በኋላ።
እሺ።
እሺ መልካም ቀን። ስለደወልክ እናመሰግናለን። አሁን እሺ